ወሎ ልበል ወሎ ደግሜ ወሎዬ የንጉሥ ሚካኤል የነራሳልዬ የኢትዮጵያን ዜማ ቅኝት የፈጠርሽው ያንቺ ሆዬ ባቲ የአምባሰል ትዝታ በፍቅር ያስባልሽው ጥበብ ጀግንነትን ውበት የታደልሽው በሃይማኖት ክብር ደረጃን የያዝሽው የኔዋ ወሎ ነሽ የፍቅር ተምሳሌት ሆነሽ የቀረብሽው ሙስሊም ክርስቲያኖ የሚፋቀርብሽ ድንበር አልባ ፍቅር ያንጸባረቀብሽ የቆንጆዎችና የገራገር ምድር ወሎ እንደምናለሽ ወሎ የልቃኘው ዙሪያ ገመገሙን ጉባ ላፍቶ ልጥራ ሀገሬ ወልዲያን የሸጋዎች ሀገር ከራያ ቆቦ ላይ ከሀብሩ መርሳን ዳውንትና ዋድላ ከተማቸው ኮነ ሂዳችሁ ጎብኙልኝ ከመቄት ፍላቂት ከግዳን ሙጃነ ቡግናይና ኢየሱስ ይዘህ የሚበላ ጠብቀኝ ያገር ልጅ ካሳመነው ሀገር ላስታ ላሊበላ እንዴት ነው ሰቆጣ ዲሃና አምደ ወርቅ ጋዝጊ ቢላ ሰላ አበርገል ያልቀርም መጣሁ ከኒራቅ መርሳና ወርጌሳ ሁኜ በቦርቅ ተወለደሬ ነው ያደግኩት ከሐይቅ አምባሰል አልቀርም ውጫ ሌጠብቅ ሂድ ሂድ ያለኝ እግሬን ባቦ ድረስማ በፍቅር ተጉዤ ገባሁ ከቢስቲማ እግሬ ቢልብኝም ደካም ሰበር ሰበር ሳልደርስ ሳልመለስ ከኔዋ ኩታበር ስምሽን ሳነሳ የምትደሳው ነፍሴ ስሟን የማልጠግባት የሆነችው ሱሴ የፍቅር ከተማ እናት አለም ደሴ አልቡኮ ላይ ለዋል ከወዴ ደጋጋ ኮምቦልቻ ገብቼ ሌቱን እንዳነጋ የሚንሰፈሰፈውን እስክትወጣ ነፍሴ የሁሉ ማረፊያ እንዴት ናት ከሚሴ እያለሁ ኮምቦልቻ ልቤ ቃሉ ገባ ምን እንዳየሁ እንጃ ሐርቡ ከዘንባባ ከባቲም ከደጋን አልቀርም ከገርባ ገራዶ ገራዶ እያልኩኝ ገልሻ ሄዳለሁ ተንታጅባር መቅደላ ከማሻ ግንባ ከሜዳው ላይ በደስታ ከርሜ የዋለሁ ዘንድሮም በለጋምቧ ቀስታ በፍቅር ታምሜ በፍቅር ላይ ፍቅር መውደድ ይዘህ ግባ መጣሁ ለገሂዳ ጠብቀኝ ወይን አምባ አገሬ ጃማ ነው ደጎሎ ወረኢሉ ከላላ መታቸውኑ በፍቅር ዋሉ ቦረና ወግዲ ሳይንት ሲባሉ ያስቀና የለም ወይ ቦረና መባሉ ታየና ምድር ላይ ብትወልደኝ እናቴ ሜታ ነው ያደግኩት ሀገሩ ያባቴ የወግሎ ማር ሳይቀረ የበላሁ ከሸቴ መካነ ሰላም ላይ ይሰራልኝ ቤቴ ከመጣችሁ ወሎ ዘመድ ልዘይሩ ቢመሽባችሁም ቢገባ ጀንበሩ አርጎባ ደላንታ ወገል ጤና ገሩ ከአማራ ሳይንት ወይ አጅባር ዴሩ ሀገር መሃል ሳይንት ከተማው ነው ዴንሳ እንዲህ ነው ቦረኔው እንዲህ ነው ወሎየው ሀገሩን ሲያነሳ